ጤና ይስጥልኝ አርፌ የእንግሊዝኛ በኮመንደር ዶ እሺ ደንበኛችን ሙሉ ስሞትን ይንገሩኝ እሺ ደንበኛችን ስልክ ቁጥሮትን ይንገሩኝ በዚህ ስልክ ነው የተመዘገቡት እሺ እሺ ደንበኛችን የገንዘብ መጠን ይንገሩኝ እሺ ድርጅቱን ከየት ወዴት ነበር ያደረጉት? እሺ ቴሌብር ይጠቀማሉ? እሺ እሺ ጉዳዩን ከሚመለከተው አካላት ጋር በመምከር ደውለን እናመሰግናለን። ሌላ የምረዱት ነገር አለ?